ከቤት ሁላ ይዘን ነበር የምንመጣው። hello hello፣ ጤና ይስጥልኝ።
አቤት።
ከቺፕቺፕ ነበር የምደውለው።
አዎ። እሺ።
ተት አድርገው ያልመጣ አይተም ነበሩት።
አዎ።
ምን ነበር?
ሽንኩርት፣ ቲማቲም እህ ሽንኩርትና ቲማቲም እና ካሮት።
ሽንኩርት፣ ቲማቲም እና ካሮት ነው ያሉኝ።
አዎ።
እሺ እ ይቅርታ በጣም ያው ዛሬ አናክልንዎትም ወይራውስ እጥረት ስላጋጠመን ነው። ለነገ ልንልክልዎት ነበር። ነገ መቀበል ይችላሉ?
እሺ።
እሺ ነገ ስንት ሰዓት? አሃት ጠበል ኮንዶሚኒየም።
ሰዓት ጸበል።
አዎ።
እሺ ነገ እንልካለን። ይቅርታ በጣም ጠዋት ይመጣል።
exact ሰዓቱን እንኳን ማወቅ አይቻልም፣ ግን ጠዋት ነው ስምሪት የሚወጡት።
አዎ።
ያው maybe መንገድ ምናምን ከተዘጋጋ ሊቆዩ ይችላሉ እንጂ ያው ይመጣሉ።
እሺ። እሺ።
እሺ መልካም።
እሺ። እሺ።